ሄሎ ጤና ይስጥልኝ። ሄሎ
አይሰማም አይሰማም።
ይሰማኛል። ዋሽንግተን ነው አዎ ዋሽንግተን ነው የሚለጋው።
እ CT scan ለማሰራት ፈልገ እሺ
ከሚኒሊክ ሆስፒታል ነው እሺ brain CT scan ነው እ እሺ።
with contrast እሺ እና ዋጋውን እና ስሳት ለምትደርስ
እሺ ዋጋው ስምንት ሺ ስድስት መቶ ብር ነው። የሚደርሰው ደግሞ በአራት ሰዓት ልዩነት ውስጥ ነው።
ስምንት ሺህ ስድስት መቶ በትክክል አዎ።
ኦኬ እሺ እሺ ቆይ ላሳውቅሽ መልሼ እሺ